હેલો ሄሎ ነጋጅቱ እኔ ስልኝ ምን ልታዘዝ ቴሌቪዥን
ሮክልን ሰላም ነው።
እግዚአብሔር ይመስገን። ምን ልርዳው?
እ፣ ቴሌውን ጨዋታ እንዴት ነው የምትጫወተው? አሁን እ፣
እሺ፣ ድሉን ለመ- ኮከብ ዘ- ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣል። ከዛ ሰባት ቁጥር ተጭነው አማርኛ ያርጉ፣ ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ሞክሩ የሚል አለ። እ፣ በ coin ጥያቄና መልስ ይመልሳሉ፣ በትኬት እድሎትን ይሞክራሉ።
እሱ ገብቶኛል። እየተጫወትኩ ነኝ። አሁን አምሳ አምሳ በአየራት እየተሞላ ነበር ከዚህ በፊት እሺ ከዛ አምሳ አምሳ ከዛ ውስጥ ማለት ነው አንደኛ ላይ ያለው ላፕቶፕ፣ ሁለተኛ እ፣ ሳምሰንግ A አስራ አራት
እሱ ሶስተኛ- ሽልማት ነው።
አዎ፣ እሱ ሽልማት ነው። ከዛ ውስጥ አምሳ አምሳ ብር አየር ሰዓት እ፣ ሶስት ጊዜ እ፣ ተ- ተሞልቷል።
እሺ
ከዚህ እ፣ ስለዚህ ማለት ነው ሶስት ጊዜ ነው። ለምን እ፣ ሶስተኛ ሁለተኛ ድል አይደርሰኝም ብዬ ጠየቅኩ።
እኮ ተጫወቷ ሲጫወቱ ነው የሚያሸ- ልክ እ?
እንደ ብዙ ብዙ- ብዙ ሰዎች ቴሪ ይወዳደራሉ።
እ? እ ነው።
እድሎትን ትኬት ሲኖሩት እድሎትን ይሞክሩ።
እሺ እናመሰግናለን።